hello ጤና ይስጥልኝ።
አብሮ ይስጥልን።
ከአሪፍ ፔ ነበር የምደውለው አቶ ተክለ ማርያም።
እ፣ እሺ እሺ እሺ ጥያቄ የሎት ነበረ ደንበኛችን okay online register አድርገው API generate ካደረጉ በኋላ የእኛን approval ካገኙ domain name ኣችንን ያገኛሉ ማለት ነው።
ከዛ domain name ኡንም እናንተ ጋር መጨረስ እንችላለን ማለት ነው። ሌላ ቦታ ሳን አሁን ትችላላቸው ስለዚህ እንትን ሬጅስተር ለማድረግ ምን ነበር ያልሽኝ? ማለት ዴቨሎፐር እ፣ ዴቨሎፐር ዴቨሎፐር ዶት ዶት አሪፍ ፔይ
አሪፍ ፔይ ዶት ኮም ማለት ነው።
ዶት ኔት ዶት የት ነው እናንተ? ኦኬ ዶት ኔት ነው።
እ፣ አምስት ደቂቃ ዴቨሎፐር ቪዲዮ ዶት- አለ አ፣ ዴቨሎፐር ዶት አሪፍ ፔይ ዶት ኢት ዶት ኔት ኤንኢቲ ኦኬ ኔት ዶት ኔት።
ኦኬ እሺ እሺ ደማያችን አመሰግናለን። መልካም ቀን።
እንችላለን።